Hello ጤና ይስጥልኝ ራንድ
አዎ እንትን ለአንድ ነገር ለማወቅ ፈልጌ ነበረ።
እሺ የማዲያት ሕክምና አላቸው እንዴ?
አለና
እንትን ነው ምንድን ነው ይሄ ሰ- ሌዘር ነው ወይስ እ፣ በእንትን ነው?
የማዲያት ሌዘር አለ እንዴ? ሐኪሙ ካዘዘልሽ በኋላ ነው ታይቶ ሕክምና አገልግሎቱን እንሰጣለን። አዎ፣ ወሎ እስኪ ሰፈርና አ- ለቡ አለ አድራሻው ለቡ ምኑ ጋር ለቡ ባርኔሮ ፊት ለፊት ወይም ጋራማር ሱፐር ማርኬት ፊት ለፊት ለቡ ጋራማር ጋራ- ለቡ ፊት ለፊት
አደባባዩ ጋር ደርሳለሁ። ሰፈሩን ብዙም ስለማላውቀው አዎ ነው አደባባዩን አልፈሽ አልፌ።
አዎ እሺ እሺ፣ አመሰግናለሁ።
እሺ እሺ